ሄሎ
ጤና ይስጥልኝ። ከቢዥዋ ኢትዮጵያ ነው የምደውልሎት። ይቅርታ ስሞትን ማን ነበር ያሉኝ?
አስማረሽ ካሰው
አስማረሽ ጣሰው
ካሰሁን አዎ ካሳሁን።
አዎ አስማረሽ ካሰሁን
እሺ ደንበኛችን፣ ሄሎ።
አመሰግናለሁ። መልካም ጊዜ